hello ሰላም ጤና ይስጥልን። ከዚህ ተባከው hello ሰላም አብሮ ይስጥልን።
ረዳት ነበረ እናትና እስካሁን አልደረሰንም። ምንድን ነው ችግሩ?
order number ዎት። hello አቤት ረዳት
ቆይሻለሁ።
ነበረኝ እስካሁን አልደረሰኝም። ምንድን ነው ችግሩ?
ያልጋኖት
አዎ፣ okay።
ትናንትና በሀያ አራት ደውዬላችሁ order ነበር።
በሀያ አራት order ያደረጉት
አይደለም በሀያ አንድ እና በሀያ ሁለት በሀያ አንድ በሀያ ሁለት
okay።
ትናንትም ደውዬ ጠየችው ነበር። ትናንትም ደውላችሁ ነበር፣ ግን እስካሁን ደረሰኝ
ሁለት የሽንኩርትና የነ- የቀይ ሽንኩርት የነጭ ሽንኩርት አይደለ?
ሁለት
ሁለት ሽንኩርት አዎ።
ናቸው። በሀያ አንድ order ያደረኩት የኛ በሀያ ሁለት
ትላንት አሳውቀው ነበረ።
አዎ፣ ደውዬ ነበር ትናንት።
okay፣ ከትናንትና በፊትም እንደዛ
ቆይ እሺ አንዴ።
ወይ ካልሆነ ደግሞ refund ማለት
ልክ ነው። ቆይ እሺ አንዴ።
ግን
እዚህ ጋ እንደ እንትን እንዳለ እያሳየኝ አይደለም። እናንተ ከሳቁ ይቅርታ፣ ዛሬ ትንሽ ይጠብቃሉ driver ኦች እስከሚመጡ።
ይመጣሉ ዛሬ እርግጠኛ ናቸው።
እርሶ ሰፈራው ይመጣሉ? የት አካባቢ ነው location?
ቸርቼስ ጋር ቸርቼስ
ምን ጋ? ጥቁር አንበሳ ቸርቼስ ጥቁር አንበሳ ቸርችል ጋ?
አዎ፣ ጥቁር አንበሳ አካባቢ በ- አዎ ጥቁር አንበሳ ይመጣሉ። አዎ፣ ስለዚህ ዛሬ ይጠብቁና ካልመጣሉት ወይ ለነገ እ፣ አይ ካሉ ከፈለጉም refund ይደረግሎታል። ሄሎ
ቤት ይቅርታ ይመጣሉ ትንሽ ዛሬ ይጠብቁ።
በዚህ አዎ ይመጣ አካባቢ- በዚህ አካባቢ ይመጣሉ ድረስ ድራይቨሮች ድራይቨሮች አዎ ይመጣሉ።
ዛሬ
አዎ እንደመጡ ይጠይቋቸውና ከዛ በፊት ካለ ሌላ ጊዜ ከ- ከአሁን በፊት ነበር የሚደውሉት ይመጣ ኦኬ ኦኬ። አይ አዎ፣ የእርሱ አለባ- የቆየ የቆየ ኦርደርም ስለሆነ ነው። ትንሽ ይጠብቁ። ይቅርታ ደንበኛችን። እሺ እሺ ማመን